አንድ አረት ነው።
ሄሎ ሄሎ ሄሎ ሄሎ፣ አቤት። ሰላም ጤና ይስጥልኝ።
ሲስተር ማታ አስር ሰዓት ከሀያ ደቂቃ ሶስት ሺ እጁ አርግቼ አልገባችም እስካሁን።
እሺ፣ የቤት ስልክ ቁጥር የደወልክበት ነው?
አይ አይደለም፣ ዜሮ ዘጠኝ አስራ አምስት
ዘጠኝ አስራ አምስት
ሌላ አስራ አምስት እሺ፣
ሰላሳ ሰባት ሰባ አራት ሰላሳ ሰባት
ሰባ አራት ሰባ አራት ስንት ብር ነበረ?
ሶስት ሺ ሶስት ሺህ ብር።
और पकाने पर በሳንድ ሁለት ነው ነው ይሄ እሺ አይ
እሺ፣ ትላንት ማታ ነው አይደለ?
አ ትላንት ማታ ነው አይደል?
አ እሺ፣
አራት እኮ
ወደ ቤት ቤት አስገብተው ነው ወይስ ከቤት ቤት አስወጥተህ ነው አባቴ?
ከቤት ቤት አስወጥቼ ነበር።
እሺ፣ ሶስት ሺህ ብር አስራ አምስት አስራ አምስት ሰላሳ ሰባት ሰባ አራት ወደሚል ቴሌብር account ነው የላኩት አይደል?
አ እሺ እሺ ከቤት ቤት account ውጪ ተደርጎ ወደ ቴሌብር account ገብቶልሃል። እሺ
እሺ እሺ ስለደወልክ እናመሰግናለን። እሺ መልካም ቀን።
አ thank you እሺ